አዎ እሺ አይደለም ያኛውን repeat አድርጌልታለሁ ችግር የለም።
እኔ እንጃ አስራ ሁለት ቤቴ ነው የምንረዳው
cashier code check አድርጊልኝማ።
ንገረኝ።
አስራ ሁለት አስራ ሶስት እም፣ እሺ
ዘጠና አምስት እም፣
ዜሮ ሶስት አንተ lost ነው። እሺ ከአምስት በላይ ጨዋታ ወጥቶበታል።
ኦኬ፣ እሺ፣ ሌላ አለ?
የለም።
እሺ ታዲያውን እናመሰግናለን። መልካም